ጤናስጥልኝ እቴ ሸተሪማ እባክዎ ልርድዎት? ትኬት መቁረጥ ፈልጌ ነበር አባት ሰላም ነው? ሰላም እግዚአብሔር ይመስገን ለመቼ ነው ከየት ወዴት? ከጎንደር አዲስ አበባ ለመቼ? ለመስከረም ሀያ እ እሺ ከጎንደር አዲስ አበባ ዋጋውን ማወቅ ፈልጌ እሺ ለስንት ሰው ነው የፈለጉት? ለአንድ ነው ለአንድ ከጎንደር አዲስ አበባ ለአንድ ሰው አራት ሺህ ሁለት መቶ ስምንት ብር አራት ሺህ ሁለት መቶ ስምንት ብር አይደል? አዎ OK እና በዚህ መቁረጥ እችላለሁ? ይችላሉ አዎ እሺ ደግሜ ልደውል አንዴ እሺ ይችላሉ እሺ thank you እሺ እናመሰግናለን እሺ